hello ጤና ይስጥልኝ ቃል ኪዳን ከሚሴት ምን ልርዳው?
አዎ ጤና ይስጥልኝ sister።
አብሮ ይስጥልኝ ምን ልርዳው?
ማታ ሌሊት ሰዓት
withdraw አድርገው ነው?
አዎ withdraw ነኝ።
እሺ በምንድን ነው ያደረጉት?
እስካሁን እስካሁን በስት ላይ game ይጫወት አልነበረ።
አዎ ከዛ በኋላ withdraw አደረገ።
እኮ እሺ ይገባሉታል፣ አሳውቀናል ዛሬ እ?
የሁሉ የብዙ ሰው ነው እንደዚህ የሆነ ይገባሉታል። ትንሽ ይጠብቁ።
ትንሽ ስንት ሰዓት እስካሁን ሌሊት ሰዓት ነበረ ማታ።
ገባኛው ግን ትንሽ የ system ችግር አጋጥሞ ስለነበረ ነው። የሁሉም እየገባ ነው። ይገባሉታል። ትንሽ ይጠብቁን።
ግን ይዳ- ይገባል አይደለም?
ይገባል። አዎ አዎ አዎ አዎ አዎ እንደዛ ነው። መታወቅ ያለ አለበሰ
አዎ ልክ ነው እኮ ይገባሉታል። እሺ
አየ እሺ፣ መልካም ቀን።
አየ ደህና ደህና